Hello ጤና ይስጥልኝ ጤና ይስጥልኝ ማይክሮ ፎቶ ነው ማይክሮ ፎቶ ቤት ነው Hello ማይክሮ ፎቶ ቤት ነው
ምክረ ፎቶ ነው። ምን ነበር?
ከ We Plus Solution Company ነበር ከ We Plus Solution Company ነበር የደወልኩት።
እሺ፣ እንትን ስራ ላይ ስለሆንክ ምን ነበር? አንድ እንትን በይ፣ እየነዳው ነው።
እ እሺ፣ ንገሪኝ።
company ኣችን አንድ app develop አድርጎ ነበርና
እ company ኣችን አንድ app ወይ በኋላ ልደውል። እሺ፣ አዎ፣ እሺ፣ እሺ።
እሺ